Anyone that is in person?
ሄሎ ጤና ይስጥልኝ። ከ BGI ነበር የምደውልዎት ተቋረጠ መሰለኝ። እሺ ደንበኛችን መዝግቤሎታለው የጥገና ባለሙያዎች ይመጣሉ። ከ BGI ነበር የምደውልዎት።
እሺ እሺ አመሰግናለሁ ሌላ ምረዳዎት ነገር አለ?
አይ በቃ ጨርሻለሁ አመሰግናለሁ እሺ ስለደወልን እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ አስቀምጦ መልካም ቀን።
እሺ ለሁላችንም እሺ